ሄሎ
ሄሎ ሰላም ደህና ነህ?
እግዚአብሔር ይመስገን ደህና ነሽ?
ሄሎ ከቻፓ Financial Technologies ነበር የምደውልልህ።
እሺ
እ፣ የቫሞስ ደንበኛ ነበርክ።
አ
እሺ፣ ቫሞስ ስራ ያው ለጊዜው አቁሟል እና ምንን እየተጠቀምክ ነው የሚለውን ለመጠየቅ ነበር የደወልኩልህ።
ሌላ ደንበኛ እንደ- ዳሽ ምናምን የሚባለው ዳሽ ቤት አ አ okay፣ nice። በቃ ዳሽ ቤት ላይ እኛ on እናደርጋለን። የቻፓ ደንበኛ ስለሆንክ እናመሰግናለን። መልካም ቀን ይሁንልህ።
እሺ እሺ እሺ፣ ስምህም አልበል ይቅርታ።